ጤና ይስጥልን ቤተሰቦች ረዴት ነኝ ምን ልርዳው?
እቃውን ደውዬለት ነበር። የሆነ ልጅ አናግሮኝ ነበረ። ማታ ወደ ሰባት ኬክ ቆርጬ ደበቀው። አ የለም አ ደብቆታል። አ- ከዛ በኋላ ጋ- ይሄ አልክሎዝድ የሚለው ላይ ገብቼ አገኘሁት። አሁን ሶስቱን ትኬት ሁለት ጨዋታ ከላይ ጨዋ- ሁለት ኤክስ አድርጎ ሌላውን ትኬት አላወጣውም። ሌላውንም እንትን ብሎ ሳያሳየኝ እንትን ብሎታል።
እ፣ ፎቶዎች እኔ ትኬቶቹን እንዳለ ፎቶ አንስቻቸዋለሁ ማታ ገብቼ እሺ ትኬቶቹን ላክልና ቼክ እናደርጋቸው። ወይ ያን ካሽ ሁላ አልቆረጥኩም።
ትኬት ሰባት የቆረጥኩት ትኬት የቤት ትኬት ቤት ስም ቁጥርህን ንገረኝ እስቲ የቆረጥ ዜሮ ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት ሰባ ስምንት ሰባ ስምንት ሀምሳ ስድስት ዘጠና አንድ እሺ
ሁሌ እንደማስታውሰው